hello hello ወይ ሰላም ነው ሰላም እንዴት ነህ?
ያለው እግዚአብሔር ይመስገን። እንትን የፋይናንሶች ስልክ ሰታችሁን ስንደውል አይሰራም ስልኩ። ይሄ የቤት ስልክ
okay አይሰራም።
አይሰራም። አዎ። እና ዛሬ ብር አስገብተን game ኡን ምናምን ማስጫን ፈልገን ነበረ እሺ
እና ስልካቸው አይሰራም። እንዴት እናድርግ?
የፋይናንሶች አዎ እንትን ነበር በቼክ message ላክላቸው እስኪ።
አይሰራም። የቤት ስልክ ነበረ ስልኩ አይደለ?
አዎ ገባኝ እኮ የእንትን አላቸው የቴሌግራም account አላቸው።
ትነግሪኛለሽ?
almost አሁን ዘጠኝ አስራ አንድ ሰዓት ሆኗል አባ። ቀደም ብለህ ብትደውል ጥሩ ነበር። አሁን ደግሞ ፋይናንስ ይወጣሉ።
okay፣ እሱማ ቀደም ብለን ነበር የደወልነው፣ ግን አሁን ግራ የገባን ምን መሰለሽ፣ እሺ በቼክ ነበር ብሩን ማስያዝ የፈለግነው እና እሺ
ቀን ምን ብለን ነው የምንጽፍበት?